hello hello አቤት፣ ሰላም ነው? እንዴት ነሽ?
እግዚአብሔር ይመስገን።
አለው ቲክቶክ ላይ አግኝቼ ነበር። የሆነ ኤቭሪ
ኤቭሪ post ተደርጎ እ ሱዙኪ ኤቭሪ ሁለት ሺህ አራት ሁለት ሺህ አስራ ሁለት ሺህ አስራ ሁለት ነው ኤቭሪ ሱዙኪ ኤቭሪ okay፣ ሁለት ሺህ አስራ ሁለት የለንም አባት ወስጧል። ሁለት ሺህ አራት ነው ያለን አሁን ለጊዜው እጃችን ጋር ነው። ስንት ነው የሚባለው?
አዎ። እ፣ አንድ ነጥብ አንድ
አንድ ነጥብ አንድ ነጥብ አንድ አንድ ነጥብ አንድ turbo አለው አዎ። እ፣ automatic turbo የለውም የለውም turbo እሺ፣ አውቶማቲክ ነው
manual
አለው አለው።
አዎ እሺ፣ በቃ አይ አውቶማቲክ ነበረ አሁን okay ቲክቶክ ላይ okay okay ተሽጧል።